¿No?
Jerry. Jerry. Jerry. ¿Cómo? ¿Cómo?
ሰላም ይስጥልኝ። ኖሪ
ከሴን ፎኪት ነበር የምደውለው። ጤና ይስጥልኝ።
ሰላም እ፣ ተች- መረጃ አሉት ወይስ እ፣ ያለውን መጀ- መረጃ ልንገሩት እና ኤክስፕሌን ላድርግሎት?
እ፣ መረጃ ማፈልግ ጥያቄ የሚል
እና ምን ይሻላል? አይወል አይወል
እንሂድ ቤት
ይነት ቤት